lintsapho. Hello.
አቤት ጤና ሰላም ነህ? ነንቶች
እ እንትን አቤት፣ ምንም?
ጠዋት ከዲፖዚት ማለት ወደ ዊዝድሮ ማለት ነው እሺ ወደ ቴሌብር አስገብቼ ሁለት ቴሌብር አም- አማራጭ አመጥቶልኝ ወደ አንደኛው ያስገባሁትን ወስጃለኝ ማታ የበላሁትን ማለት ነው።
እሺ በአንደኛው ግን የገባው ሁለት ሺህ ብር ወይ ወደኋላ withdraw deposit አያረግም ወይ withdraw አያረግም የለም
እሺ በ- የቴሌ ብር ስልክ ቁጥሮች ነው ይንገሩኝ።
እ የቴሌ ብር ስልክ ቁጥር ይንገሩኝ።
ሚስጥር ቁጥር
የቴሌ ብር ስልክ እ።
ቁጥር
የቴሌብር ስልክ ቁጥር አዎ።
ይሄ የደ- የደወልኩበት ነው
እ- እዚህ ላይ ስለማያሳየን ይነግሩኛል።
አስራ ስድስት ዘጠኝ አስራ ስድስት ዜሮ ሁለት ዜሮ ሁለት ስልሳ ዘጠኝ ሀያ ሁለት አስራ ዘጠኝ ሀያ ሁለት ከምን ቤቲንግ ነው
እ ከምን betting ነው ወጪ የጠየቁት?
ከምን betting ሁሉ ስፖርት ሁሉ ስፖርት። እሺ አዎ።
ሁሉ ስፖርት ጋር contact ያደርጉ። እሺ ከእነሱ እ፣ ወደኛ ስላልተላከን ያልገባሉት እነሱን contact ያድርጉ።
ወይ ጉድ! ማንን ኦንላይን እኮ ነው የቆረጥኩት።
እኮ አሃ።
ሁሉ ስፖርቶችን ስልክ ቁጥር ልስጦት
አ
ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
እ አስራ ስድስት እ
ሰላሳ እ
ዜሮ ስድስት